የኔ ነው። አረንጓዴ የሆነ እኮ
ሄሎ ሄሎ ሰላም ጤና ይስጥልን።
አቤት።
ከቺፕቺፕ ነበር የምደውልሎት።
ወይ ቺፕቺፕ ይጠቀማሉ አይደለ?
አ አንዳንድ ጥያቄ ለመጠየቅ ነበረ።
እሺ ይሄን ይሄን ቢስተካከል ቆንጆ ይሆናል የሚሉት ነገር ካለ
አይ የለም አቤት ነው እንዲስተካከል የሚፈልጉት ነገር ምን የሚለው
አይ፣ ቆንጆ ነው ሰው ቢቀነስ አምስት ምናምን የሚሆነው ሶስት አ- ቢሆን አዎ ጥሩ እሱ- አዎ፣ እሱ እንኳን አዎ ሶስት ሆኗል። አሁን ተቀይሯል።
ሌላ አዎ።
ማለት ነው እሺ እንዲጨመርስ የሚፈልጉት product ይሄን ያጡት ካለ እዛ ማዘዝ ፈልገው።
አይ የለም
okay ምንም የለም።
አ፣ ሁሉም አሪፍ ነው እሺ እናመሰግናለን። እሺ ችግር የለውም መልካም ቀን።